ሄሎ
አሉ ሄሎ፣ ሰላም ጤና ይስጥልኝ።
አብሮ ስትልን ሰላም ነው እግዚአብሔር ይመስገን። ፕሪንስቶን ሆምስ
እ ፕሪንስቶን ሆምስ ነው የደወሉት።
አለሙ እባላለሁ። መቶ አለቃ አለሙ።
እሺ
አጋጣሚ ማስታወቂያ ላይ አይቼ ነው እና እሺ፣ ምን ላይ ነበር ማስታወቂያችን የሰሙት?
ምንድን ነው አክሲዮን መግዛት ይችላል ምናምን የሚል አዎ አዎ፣ አሁን ስምና ስልክ ነው እየመዘገብን ያለ ነው።
እ
እ፣ ሲጀመር ሐምሌ አንድ ነው የሚጀመረው። እንደብሎታለን ይዛኔ
እሺ እና አካሄዱ እንዴት ነው እንዴት እንዴት ነው የሚሆነው? አላውቅም። ያው እንግዲህ ወጥ- ያው ስራዬ ያው military ነኝ።
okay እሺ፣ ችግር የለውም።
እና- የዛኔ እም፣ ምዝገባውን ስምና ስልክ ብቻ ነው እየመዘገብን ያለ ነው። ልክ ሲጀመር ደውለንሎት ያለውን መረጃ detail ኡ እንነግሮትና ወደ ኦፊስ ም።
መምጣትም ካለቦት ይመጣሉ። የዛኔ ዲቴይሉ መረጃ እንነግሮታለን። ስሞትም እና አልነበረልም።
መቶ አለቃ አለሙ አለቃ ባቡ መቶ አለቃ እሺ፣ አለሙ ባቡ አለሙ እሺ፣ እሺ። ስልኮት ሀያ ቤት ነው አይደለ?
አ ባቡ አባቴ ባቡ ነው ማድረግ ያ ማድረግ ነው አ- መቶ አዎ አለቃ አዎ ነው አዎ፣ መቶ አለቃ አለሙ ብያዋለሁ። ችግር የለም። የዛኔ እስከና አባቶት እንመዘግባለን።
እሺ እናቴ እሺ እሺ እሺ፣ መልካም ጊዜ ሆነሎት። እንደብሎታለን።
እሺ ታንክ